hello ሰላም ጤና ይስጥልኝ።
አብሮ ይስጥልኝ። አንድ ጊዜ አንድ ሺህ ብር አንድ ጊዜ ሁለት ሺህ ብር ብድር አድርጌ ነበር።
በዚህ ቁጥር ነው?
አዎ እሺ ይንገሩኝ።
ቁጥሩን አዎ ሀምሳ አምስት ሀያ አንድ
ዜሮ ዘጠኝ
ሀምሳ አምስት እሺ
ሀያ አንድ እሺ
ሰማንያ ሁለት ሰማንያ ሁለት
ወደዚህ ቁጥር ቴሌብር ነው?
አዎ እሺ confirm አደርግልዎታለሁ፣ ይገባልዎታል። እሺ ትንሽ ይጠብቁት።
መልካም ቀን።
እሺ መልካም ቀን።